Hello ጤና ይስጥልኝ ላንሴት ብሔራዊ እንዴት ነሽ? ደህና አደራችሁ?
እግዚአብሔር ይመስገን።
ደህና እግዚአብሔር ይመስገን። ዶክተር ክፍሎም ይገባል እንዴ?
ዶክተር ክፍሎም ዛሬ ቀ- ቋሚ ፕሮግራም የለውም እኛ ጋር ይገባል።
እሺ፣ ለነገስ ነገ የስልክ ቁጥር በምሰጥሽ አዥና በሱ ደውለሽ አናግሪያት።
ጥሩ።
ዜሮ ዘጠኝ
አ- የራሱን ስልክ ነው ብቲ?
አይ አይደለም የ coordinator ሩ Okay።
ስልክ እሰጥሻለሁ።
Okay፣ እሺ።
ሀያ ስድስት ሀምሳ ስድስት እህ።
ሀያ ሁለት ሀያ ሁለት
ማን ነው coordinator? እሸት ናት፣ ሲስተር እሸት ነች።
ኧረ አይደለችም። መገናኛ አይደለም የደወልሽው ላንሴት ብሔራዊ ነው።
ይኸውልሽማ እዚህ አውቃለሁ።
ቋሚ ሲስተር ፕሮግራም ሰላም የለም።
እባላለሁ እሺ
እ፣ የላንሴት እ፣ quality director ነኝ እና እሺ።
የማን ነው ኮ- የ coordinator ሩን ስም ንገሪኝ። ማን ነው?
ሲስተር ራሄል ሲስተር ራሄል። እሺ፣ የራሄል ስልክ እሺ፣ ቴንክ